ብርሃኔ ደግና ሸግዬ ሸጋዬ ሸጋ ልጅ ነሽ ብርሃኔ ደግና ተናደሻል አሉኝ ያኔ በመቅረቴ ቀጠሮ ቀጥሬሽ በመዘናጋቴ ጥፋተኛው እኔ ልክስ ይገባኛል ከአንቺ ከድጓ ልጃይ መቼ በልጠብኛል ሸግዬ ሸጋዬ ሸጋ ልጅ ወዳጄ ነለፊ በደጄ ሸግዬ ሸጋዬ ሸጋ ልጅ ነሽ ነሃነይ ነይ እንደገና ሲበጠር ሲለቀም እንደዋለው ስንዴ ከስንቶቹ መሃል ተገኘሽ በዘዴ ወዳጅ ለቁም ነገር ወዳጅ ለደስታ ነይ ተቆጣጠሪው የልቤን ጠርታ ሸግዬ ሸጋዬ እንኩ ስጡኝ በእጇ ማር ይዘንባል ደጇ ሸግዬ ሸጋዬ ሸጋ ልጅ ወዳጄ ነለፊ በደጄ ይወደዳል ሸጋ ይወደዳል ልጅ ከያዘች ማፍለቅ ይዛም የምትበጂ እወቅልኝ እንጂ ፈረጅልኝ እንጂ እለፍ ያግሚና በበራፌ ደጂ ሸግዬ ሸጋዬ ሸጋ ልጅ ነሽና ነይ ነይ እንደገና ሸግዬ ሸጋዬ እንኩ ስጡኝ በእጇ ማር ይዘንባል ደጇ ሸጋ ልጅ ወዳጄ አበባ ያቀፈች ፍቅር አስተማሪ ለፍቅር የታደለች የተነደፈ ጥጥ የተፈለቀቀ መሳይ ጥርሷን አይቶ ልቤ ፈነደቀ። ሸግዬ ሸጋዬ ትወደሻለና ነይ ነይ እንደገና ሸግዬ ሸጋዬ እንኩ ስጡኝ በእጇ ማር ይዘንባል ደጇ ሸግዬ ሸጋዬ ትወደሻልና ነይ ነይ እንደገና ሸግዬ ሸጋዬ ሸጋ ልጅ ወዳጄ እለፊ በደጅ ሸግዬ ሸጋዬ ሸጋ ልጅ ነሽና ነይ ነይ እንደገና ሸጋ ልጅ ወዳጄ እለፊ በደጅ እንኩ ስጡኝ በእጇ